ሰርግሽ
ወይ ኤፍሬም እንዴት ነህ? ሰላም ነው ሰላም ነው አለን አለን።
አለ እሺ የምን game ነው match የማያደርግልህ?
እ እ ምን ጌም ነው ማች የማያደርግልህ?
እ ኬኖ ኬኖ ኬኖ የትኛው shop?
አሁን የሁሉም shop ኦች ሳስገባቸው PC ዎች ላይ ተመሳሳይ ናቸው። የመጨረሻው ቁጥር ነው የሚለየው።
ቁጥሩ ማለት
round ኡ የኬኖ round ማለት ነው። መጨረሻው መጨረሻው አይመሳሰልም። ትንሽ አንድ ዙር ይዘላል።
እ፣ ቻናሉን አግኝተኸዋል አይደል? የእኛን ኬኖ ማነው ቤስት ጌም ቤስት ጌም አግኝቼዋለሁ አግኝቼዋለሁ። አዎ።
እሱን ነው የከፈትከው?
አዎ የውሾች የውሻው ምናምን ፈረስ spin ኡ ሁሉ ተመሳሳይ ነው። የኬኖ ብቻ ነው።
ኬኖ game ብቻ ነው match የማያደርገው?
አዎ ኬኖ ግን ብቻ ነው። ሌላው ሁሉ match አድርጓል።
እስቲ ፎቶ ላክልኝ። ዲሹ ላይ እና ካሽበር ላይ የሚታየውን እኩል ሰዓት አንተ ፎቶ ላክልኝ።
እሺ።